चुप ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ድንቅ ልጆችን ለመጠቆም ነበር።
እሺ ይቻላል። እድሜው ስንት ነው የህፃኑ?
ህፃን አምስት
እሺ ይቻላል መጠቆም።
እሺ ምንህ ነው እ ምንህ ነው?
የወንድሜ ልጅ ይቻላል። እሺ አንዴ እ ምን ምንድን ነው የሚያስፈልገው?
የቤተሰቡ ስልክ ቁጥር ይኖርሃል አይደል?
አ
እሺ ስሙ ማን ነው የህፃኑ?
ህፃን ሴት ነች ሮዳ ሮዳስ ማን?
ባህሩ
አንዴ ጠብቁኝ። እሺ ሮ- ሮዳስ ባህሩ አ አድራሻቸው የት ነው?
አድራሻ ከ- ከ- ከቱሉ ቦሎ ነው ክፍለ ሀገር
ቱሉ
ቱሉ ቦሎ
እሺ አድራሻ ሴት ነው አ፣ ሴት ሴት ነች አይደል?
አ ሴት ነች
የቤተሰቧ ስልክ ይኖሮታል?
አ
እሺ ስልክ ቁጥር እንገርኝ የቤተሰብ 09 አስራ ሁለት እሺ ሰባ ስምንት እሺ አስራ ዘጠኝ እሺ ዜሮ ሁለት አ እሱን ስም ማን ይባላል?
እ የእርሶ ስም ማን ይባላል?
ቢኒያም ጸጌ
የእርሶ ስልክ ማን ስልክ ቁጥር ይንገሩኝ የእርሶን 09 አስራ ሁለት 09 12 ሀያ ስምንት 28 አስራ ዘጠኝ 19 ዜሮ ሁለት
መምህር ነዎት?
አይደለሁም።
እሺ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ ለሁላችንም አመሰግናለሁ።
እሺ እኛም እናመሰግናለን።